ወይ ወይ በላን እንዴት ነህ?
ሰላም ነሽ? እንዴት ነሽ?
አላህ ሰላም ነው።
አለን አለን፣ ሁሉ ሰላም።
በዲ- በዲሽ ነው እንደ የምታጫወቱት ጎሮ?
በምን በምንድን ነው የምታጫወቱት ጎሮ?
በምንድን ነው ማለት በቨርቹዋል አ- ገባኝ። አይ እኔ ዲስክ ነው እ፣ ምንድን ነው? ኡፍ።
እኔ ዲስክ ልላክልሽ?
አይ ነው የቪቦክስ ነው አይደለ?
አዎ ኦኬ በቃ እሺ፣ እሺ። አይ እኔ- የውሻው አምስት ደቂቃ ሆኖብኝ ነው ለዛ ነው።
አዎ፣ በቃ ሶስት ነው ሚኒመሙ፣ ሶስት እናስደርገዋለን።
እሺ እሺ፣ ሶስት ደቂቃ ሶስት ከሶስት በላይ መሆን አይችልም። ከሶስት በታች እ፣ ከሱ በታች መሆን አይችልም። አዎ አዎ፣ እሺ፣ ሶስት አድርጉት በቃ ሶስት በቃ እሺ፣ እሺ።
እሺ።